ይልክልሃለሁ ልጆቹ ቴሌግራም ላክልኝ። እሺ ብያቸው። ግን ይሄ እንደዚህ ኦባማ ምናምን የላችሁም? አ?
ምን ኦባማ ነገር እንደዚህ ትልቅ የለም ከባድ መኪና የሚሰራ በእንደዚህ አይነት
አይ የለንም እኛ ኦባማ ምናምን የለንም። እንትን ነው ያለን እኛ ያው የቤት መኪኖች ናቸው እንጂ እሱ የለንም።
እንጂ ለጭነት የሚሆን የለም።
የጭነት የለንም። አዎ ግን በ- የጭነት በ- ማሰራት ትይዛለች። የጭነት አለ ለጭነት የሚሆን
ለምሳሌ ምን የኦባማም ሆነ ኦባማ ሳይሆን በ- በሶስት እግር ሆነው የጭነት ይሰራል።
አህ፣ በሶስት እነዚህ እግር ማለት ረክሻዎች የሚባሉት እ?
እዚህ ረክሻ ምናምን የሚባሉት ሶስት እግሩ ነው እንትን ያለ እንደ ሀፊት ባጃ እንደ ባጃጅ ምናምን ሶስት እግር ማለት ነው።
ሶስት እግር ሆኖ ግን የጭነት ቪዲዮን ፎቶ ልክልሃል። የጭነት ማስ የሚጭኑ እንደ ካርጎ አለ አይደለ?
አዎ የጭነት ያላቸው እንደዛ አሉ።
Okay። ብራቸው እንዴት ነው?
የነሱ ዋጋ 980 ሺህ ብር ነው።
እሺ፣ ትልቅ እስኪ መኪና ልክ ልከህልኛል አበራ?
የጭነቱን አላኩልህም።
እሺ፣ የጭነቱን እያቸው እስኪ አላኩልህም። እሺ እያቸው ነው።
እሺ